ሙላናይ ፍቅርና ጎዳናይ ነመጣለውኝ ሙላናይ ፍቅርና ጎዳናይ ነመጣለሁኝ ሙላናይ ፍቅርና ጎዳናይ ነመጣለውኝ ሙላናይ ፍቅርና ጎዳናይ የሰማይ ኮከብ አይኔ ካላለሽ እስኪ ያልቸልሽ የራቀን ለመርሳት ልብ ያላደለው ስልክ ይዞ አለው ጎዳናው ትዝታሽ ልቤን አይመልስ አሉ ያሉ ማጣት ፍቅሬን አባባሰ ተሳለኝ ለመርሳት የተለየኝ ሰው ደርሶ መመለስ ብመጣ ሰፈረሽ በለስ አይበጅልኝ የሆዴን አልነግረሽ ናንከርት ያለበት ጎዳና ነው ፍቅርሽ ዛጎላማ ነው መውደድ ያመጣል ትስሽ ጎራ ማይሌ ነው ናፍቆት ያመጣል ፍቅርሽ እንደ ጎዳና ካክል ያወጣል አይኔ ዛጎላማ ነው መውደድ ያመጣል ትስሽ ጎራ ማይሌ ነው ናፍቆት ያመጣል ፍቅርሽ እንደ ጎዳና ካክል ያወጣል አንቺ ልጅ አንቺ አንቺ ልጅ አንቺ ጎዳናዬ ፍቅርሽ አይደለም አይመስለኝ አንቺ ልጅ አንቺ አንቺ ልጅ አንቺ ጎዳናዬ ፍቅርሽ አይደለም አይመስለኝ አይኔ ዛጎላማ ነው ሞገድ ያመጣ ጥርስሽ ጉራ ባይሌ ነው ናፍቆት ያመጣ ፍቅርሽ እንደ ጎዳና ካክል ያወጣ አይኔ ዛጎላማ ነው ሞገድ ያመጣ ጥርስሽ ጉራ ባይሌ ነው ናፍቆት ያመጣ ፍቅርሽ እንደ ጎዳና ካክል ያወጣ አይኔ ዛጎላማ ነው ሞገድ ያመጣ ጥርስሽ ጉራ ባይሌ ነው ናፍቆት ያመጣ ፍቅርሽ እንደጎዳና አይኔ ዛጎላማ ነው ሞገድ ያመጣ ጥርስሽ ጉራ ባይሌ ነው ናፍቆት ያመጣ ፍቅርሽ እንደጎ